ሄሎ
ሄሎ
አሁን ፈልገህ ነው? ምን ነው እስከ ትናንትና አልሰራም። ቻባው ምን አሉኝ?
ቻፓው አይሰራም። deposit አድርጌ ብር ወስጄ አልሰራም።
አልገባም።
አዎ አልገባም እስከ ትናንትና።
እሺ በዚህ ስልክ ቁጥር ነው BestBet የሚጠቀሙት?
አይ ዜሮ ዘጠኝ አስራ ሶስት እሺ
ሰማንያ ዘጠኝ
እሺ ሰባ ሁለት ስልሳ አንድ
ስንት ብር ነው?
ሰላሳ ብር ነበረ።
እስቲ አንድ check ላድርገው እስኪ መስመር ላይ ጠብቁኝ። message ኡን ልከውልናል deposit ያደረጉበት message አዎ deposit አድርጌ እስካሁን አልገባም።
እኮ እሺ message ኡ አለ አይደለ?
አዎ message ኡ አለ።
እሱን message እና የሚጠቀሙበትን ስልክ ቁጥር አንድ ላይ አድርገው ቴሌግራም ላይ ላኩልንና እናየዋለን። እሺ መልካም ቀን።